ሄሎ ሄሎ ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ። ኢትዮጵያ አየር መንገድ ነው ስልሳ ሰባት ሰማንያ ሰባት
እኮ መረጃ ፈልጌ ነው። የኢትዮጵያ አየር መንገድ ነው ስልሳ ሰባት ሰማንያ ሰባት ብለህ ደውል።
ስልሳ ሰባት ሰማንያ ሰባት ራንክ የቆዳ ክሊኒክ ጋር ነው አሁን የደወልኩት።
የአገር ውስጥ በረራ ነው የምፈልገው። ሄሎ
አቤት ተሳስተዋል። ራንክ የቆዳ ክሊኒክ ጋር ነው የደወልኩት። የአየር መንገድ ነው እየነገርኩት ያለሁት። ስልሳ ሰባት ሰማንያ ሰባት ብለህ ደውል።
ስልሳ ሰባት